Hello አቤት ሰላም ጤና ይስጥልኝ። ቴሌቪ
ጤና ስጥልኝ የአድማሰው ሎተሪ የማን ወጣ
የአድማስ ሎተሪ እኛ ጋር የአድማስ ሎተሪ አይደለም እኛ ጋር። ይሄ ቴሌቪዥን game ነው። ይሄ ቴሌቪዥን ጌም አገልግሎት ነው።
የአድማሰው ሎተሪ ያገለት ብቻ
የአድማስ ሎተሪ ሌላ ነው ቁጥራቸው።
ቁጥር ላክልኝ።
እ ይቅርታ እኔ አላውቀውም እኔ አላውቀውም። ይቅርታ ሌላ እኔ አላ እ የ- እዚህ የለም የአድማስ ሎተሪ ቁጥር
እንደዛ ከሆነ ተይ።